ሄሎ ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
አልስጥም ከዊ ፕላስ ነበረ ምደውልልሽ።
እ ዊ ፕላስ ነበረ ምደውልልሽ ከዊ ፕላስ ሶሉሽን ባለፈው app ባ- ተመዝግበው ነበር በዊ ፕላስ app።
አ፣ ማን ማን አልተሳሳትሽም?
አልተሳሳትኩም። ረስተሽው ከሆነ ዊ ፕላስ ሶሉሽን የሚባል company ከሀምሳ በላይ service ኦች develop አድርጎ app ውስጥ ነጻ advertising እና store ኣችሁን ለማስተዋወቅ ብለን agent ኦቻችን መዝግበዋችሁ ነበረ እና እስቲ ቆይ አንዴ የኔን ስልክ ሌላ ሰው ስለሆነ የሚጠቀመው አንዴ አምስት ደቂቃ ተመልሼ ልደውልልሽ።
እሺ ደውዪልኝ። እሺ እሺ